ሌሎ ጤና ይስጥልኝ። ቃል ኪዳን ነኝ ከአቢሲቲ ቤት ምንደርደው
አልከፍታልኝ እንትን ጨዋታው
ማለት አካውንቱንም አይከፍተው ወይስ
ፊዚቢሊንግ ነው ምናምን
እ እሱ አብዴት እየተደረገ ነው ይመለሳል በቅርቡ።
ይቆያል።
አይ ይመለሳል ትንሽ
እሺ ቀኑን ሙሉ ሽመል- እንዲህ ያዝ ነበር።
እኮ አዎ፣ ልክ ነው። ታው
አዎ፣ ከመቼ ነው የሚቆጠረው?
እስኪ ይሞክሩት ግን ይመለሳል በቅርቡ። check ያርጉት።
እሺ፣ okay።
እሺ መልካም ምሽት።